ጤና ይስጥልኝ ታላም ብላት ሜሮን ነው የሚባለው።
Hello ሜሪ፣ እንዴት ነሽ? ሰላም ነው?
እግዚአብሔር ይመስገን።
ቀደም ደውዬልሽ ነበረ ከሲልክ ሮድ ሆስፒታል አማን ነኝ።
እሺ ከሲልክ ሮድ አ አማን ነኝ እሺ።
እና አናገርሽኝ supervisor ኡን commission ኑ እንዴት አደረግሽልኝ?
እሺ supervisor ኡ አሁን ለምሳ ወጥቷል፣ ግን immediately ሲመጣ አሳውቅልሃለሁ።
Okay አብረን መስራት በምንችልበት ወይ discuss እናደርጋለን።
አ እኮ ስለ እሱም ነገር discuss ለማለት ወይ ደግሞ ዛሬ እንትን ያለውን ነገር ኮሚሽኑ እንዴት እንደሆነ check ለማድረግ ብዬ ነበር።
እሺ እ፣ ስልክህን በዚህ ስልክ ስልክ ሊያዘው አ በዚህ የሚያዩ ቅድም ወደ ቅድም ዜሮ አንድ ቤት የደወልኩበትም ነበር አይደል?
ዜሮ
አንድ መጀመሪያ አይ ሰማንያ አምስት ነው ዜሮ ዘጠኝ ሰማንያ ሰማንያ አምስት አምስት ነው። በ- በዚህም በዚህም በዛ የሚያዩ እና ግን በዚህ communicate አድርገን ችግር የለም።
ዜሮ ዘጠኝ ይሄን በዚህኛው ስልክ አርባ ሁለት አስራ ሰባት ሰባ አራት አስራ ሁለት በዚህኛው ስልክ እሺ ስምህን ማን ልበል?
አማን አማኑኤል አ እሺ እ፣ contact ያደርግሃለሁ። እሺ መልሼ ሲመጡ እሺ እሺ እሺ ስለደወልክ አመሰግናለሁ። መልካም thank you